ሄሎ ሰላም ጤና ይስጥልን። ቴሌቪ አቦ ይስጥልን።
ምን ልርዳው?
እንዴ ምን እንደሆነ የሚገኝ የገባልኝ ነበር። ለዛ ነው
እ፣ ቴሌቪ ጌም ነው። ጌሞቹ ሲጫወቱ ሽልማቶች አሉት።
አዎ፣ ጌም ለመጫወት ነው።
አዎ እዛ በሚሴጅ ውስጥ ነው የምጫወተው።
ኮ- አዎ፣ ከፈለጉ በድረገጽም ዩኤስኤስ አይድን በኮከብ ዘጠኝ ሰማንያ አምስት መሰላሉ ነው ደውለው እ፣
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ።
በዛ ገብተው መጠቀም ይችላል።
አይ በቃ ችግር የለም። እኔ እኮ ተረጋግሞ ሲገባ ምንድን ነው ብዬ ነው የደወልኩት።
እሺ፣
እናመሰግናለን።
ምንም አይደል።